ሄሎ ሄሎ
አቤት ሰላም ጤና ይስጥልን
ጤና ይስጥልኝ
አለን ምን ልርዳዎት የት ነው ሄሎ ሄሎ እየሰማሁት ነው ምን ልርዳዎት
እኮ የት እኔ የደወልኩት የት ነው ነው ምን ልርዳዎት ቀጥታ ሳይሆን organization አይነት ቴሌቪዥን ቴሌዊን አዎ
አይ የኔ እንትን የሆነ እንትን ስ- ስ- እዚህ ስልክ ላይ ደውል አለኝ new ቴሌዊን ሀምሳ አዎ እኮ አልተጠቀሙም?
የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ይገባሉታል በሚገባሉት ትኬቶች የድል ጨዋታን ሲጫወቱ ሽልማት ያገኛሉ
እኮ ትኬቱ ግን አልገባልኝም እስካሁን balance ቆርጧል
እ
ካርድ ቆርጧል balance ደንበኛ አዎ።
ከሆኑ ይገባሉ
እኮ አለኝ ካርድ ደንበኛ ነው ተመዝግበዋል መጀመሪያ አ
እሺ፣ ስልኮት ላይ balance አለው
አለው
በዚህ ስልክ ነው
አ የለውም አለው check አድርጌው አለኝ ሀምሳ ብር ነበር አ በዚህ ስልክ ነው
check አደርግልዎታለሁ ትኬት እየገባ አይደለም አይደለም አ text ግን ሀምሳ ምናምን አለ ነው የሚለኝ ምን አለ
ቆይ ላሳይ ልንገርሽ እንትን ያለኝ
ምን አለ ነው የሚለው ያለኝን
hello ምን አለው ነው